ሄሎ
ነው ዜሮ አንድ ሄሎ።
ደውለህ ነበር።
ኧረ ወይ ዜሮ- አንከራተታችሁ ስልካችሁ አይሰራም ምናምን የሆነ
እኔ አዛ የሆነ ደወልኩልህ አነሳም።
ኧረ አረገኝ እኮ እኔ ቆሜያለሁ ሀያ ደቂቃ ምናምን አለፈው እኮ order ኡ ሳይታዘዝ
ማ- ስምህ ምን ልበል?
ሩ ቻሩ check እየተደረገልህ ነው። ሰባ አምስት ዜሮ ሶስት ለእኔ አሳውቀኸኝ ነበረ።
አዎ፣ ቆየሁ እኮ።
ቁጥር ማለት- እኮ check እየተደረገልህ ነው። አሳውቅልሃለሁ።
እኮ ተደርሶኛል ግን መደወል አለበት አለች
አዎ ዞሮ ዞሮ ከተውላ አልተዘዘም በሚለው ስለሚ
እኮ እሺ አሁን እዘዙ እኔ ቆሜያለሁ እና አሁን time ኡን check ይስተካከላል እያደረጉልህ ነው። እሱ check ያደርጉልህ እሺ እሺ እሺ